ሄሎ ሰላም ጤና ይስጥልኝ።
ትላንትና ብር አስገብቼ እሺ
ወላ እንግሊሽ ሊግ ወደ ሚስት ቤት አካውንት ነው የላክ ስንት ብር?
ሁለት ጊዜ አስራ አስር ብር ገብቼ ወላ ስፖርት ሊግ ስንት ስንት ብር?
ሁለት ሁለት ሁለት ጊዜ አስራ አስር አስገ- ገብቼ አስር አስር ብር።
አዎ
እስኪ ከምን ላይ ነበር ያስገባው? ቴሌ ብር ነው CBE ብር ነው?
ቴ- አይ ቴሌ ብር መጀመሪያ ብሩን አስገብ- አብስ- አስገብቼ ነው ሁለ- ሶስት ሶስት ጊዜ ምናምን አስገብቼ አምሳ አምሳ እና ሰላሳ ሰላሳ እ እስኪ ጨዋታው- ቴሌ ብር የላከልን ቴሌ ብር አዎ የላከልን ከቴ- የለም?
ቴሌ ከቴሌ ከቴሌ ብር ነው የምላገው
ከቴሌ ብር ነው የላከ?
አዎ እ፣ የኔ አሁን account የኔ account እ፣ ዜሮ ነው እህ
ጨዋታ አሁን እ፣ እንትኑ ስፖርት league league English league
English league አዎ
እኮ ይኸውልህ ቴሌ ብር የላከልህ text አለ አይደለ?
አዎ
እሱን ላክልን።
እሺ ፈለግ እኮ እህ የኔ account የኔ account ይኸውና
እ ያለው ይህ እስቲ የ- ያለው ብር ይህ እስቲ ሚስት ቤት account የቆ- የደወልክበት ነው ቁጥር?
አዎ አዎ
ግን text ኡን ካላክልን ማሳወቅ አንችልም። text ኡ ያስፈልገናል።
እ ከቴሌ ብር የተቀበልከው የተላከለ አዎ።
text አለ አይደለ?
አዎ እሱን text ቴሌግራም ላይ ላክልን።
እ ቴሌግራም ላይ
አዎ ቴሌግራም ቴሌግራም ላይ ላክልን እሱን text።
አይ
እሺ ገብቶሃል አይደል ያልኩት?
አዎ ገብቶሃል እ፣ ፈልግ ላክልኝና በሱ ነው ማሳወቅል። እሺ በሱ ነው ማሳወቅ የምችለው። screenshot አድርግና ቴሌግራም ላይ ላክልኝ እሱን text ኡን።
እሺ ሀምሳ አሁን ብርና ያ አስር ብር ከፍለሃል የሚለውን ማለት ነው።
እሺ አሁን account የኔ account ባዶ ነው እስቲ ፈ- እስቲ ይህ እስቲ አንቺ ያንተ account ባዶ ነው አሁን። አዎ ምንም የለውም።
ያ ነገ እስቲ የነገ የ- ሳንቲም ነው ያለው።
እ፣